ሄሎ ሄሎ፣ ጤና ይስጥልኝ። ኢትዮ ቴሌም መተሻተን በባኮድ ደረጃ
ለይፋ
ምናምን
አካንጂ
አበይ
እዮን
ምን አሉ እዶን አዘን እዶ ማለት
ሱማሌ
አዘን እዶ ማለት ይጀራ
እ፣ ይቅርታ ሱማለኛ አልችልም። ምናልባት አማርኛ ትንሽ ትንሽ ይሞክሩ ይሆን ወይም ኦሮምኛ
ኦሮሞኛ
ኦሮምኛ ይችላሉ? እሺ በኦሮምኛ ማውራት እንችላለን እ እነ- አፋን ኦሮሞ ረቲ ጎደ አፋን ኦሮሞ መልስ በረ ካመሮ ባራቢ
ሄሎ አካንጂ እንደጋ ሄሎ
እና ገይሳኒ ኦሮሚስ
አ- አፋን ኦሮሞ ድቡር አክኔንጂ
ነንዳ ነንዳ አፋን ኦሮሞ ሽማል በርባደኒ
አዘን እዶ ማለት አዘን እዶ ማለት ሱማሌ እንደንደው ሱማሌ እንደንደው ኦሮሚሳ እንደንዳ
አያ አፋን ኦሮሞ አዳማን ኦሮሞ
እሺ አኒት አማ- አፋን ኦሮሞ እንደንዳ ማል በርባደኒ ማንሽ ይገርጋሩ
አየ አፋን ኦሮሞ ወለዱበና
እህ
አዘን እዶ ማለት ጋየ በቃኔ ላይ አፋን ኦሮሞ
እሺ ማለት ይገርጋሩ
አዘን እዶ ማለት እንጂ
እህ
ጎጋ ታገሰ ጋር
እሺ ደቡን ገርተኒ ነጥ ፈካቴ ከኩን ኢትዮ ቴሌ መቶ ሰከንዲ ገለማ
ማለት
ሄሎ
እንደጋ ፊንጂ
ማል በርበደን ማለት ይገርጋሩ
አዘን እዶ ማለት አፋን እዶ ካናም ዶሩ በርባይ
ኢዶ ከን በርባደን
ማን ነበር ኮሎምባ
ኩን ከን ኢዶችን ይምኑ ሚቲ ኢትዮ ቴሌ መቶ ሰከንዲ ገለማ ዶጎን ገርተኒ ጅርሱ
ይረዴ ይረዴ እዶ ማለት
ኢትዮ ቴሌ